ሰላም ነው።
ሰላም ልርዳው እንትን ነበረ ምን ነበር?
ሆሳና የእናንተ branch የት አካባቢ ነው ያለው?
ሆሳና እ
እስቲ ቆይ አንዴ፣ እሺ መስመር ላይ ጠብቁኝ።
እሺ
የተክለ ወንድም ነበር ያሳሰሩት። በዚህ ሀያ አምስት ነው
Hello፣
እሺ እህቴ፣ እሺ ይድ- በዚህ ስልክ ይደውሉላቸው እና እዛ ያለ ኤጀንታችን ነው ቦታውን ይነግሮታል።
ኮሚቴዎቹ እሺ ስንት የት ልደውል?
ሀያ ስምንት
አውቄያለሁ።
ዜሮ ዘጠኝ ሀያ ስምንት ሰማንያ አራት
እሺ ሰማንያ አራት ሰማንያ ሁለት ሰማንያ ሁለት ሀምሳ ስድስት አስራ ስድስት ሀምሳ ስድስት አይ ሀምሳ ስድስት አዎ ታሪኩ ይባላል። እሱ ይነግሮታል። እዛ አካባቢ ያለው ኤጀንታችን ነው።
እሺ እሺ፣ መልካም ቀን።
አመሰግናለሁ። እሺ